ምን ሆንኩኝ ብዬስ ይበለኝ እጄን አገኘሁት አልድም ሸንጎም አሉል ምን ሆንኩኝ ብዬ ይበለኝ እጄን አገኘሁት የዘላለሜ ነሽ የጸጸት ቁራኛ የቁጭትም ስንቄ የዘላለሜ ነሽ ከሆድ ያልጎደልሽም ብሄድ ካደረቄ የዘላለሜ ነሽ ምድር እስካለሁኝ እስካልፈት ሕይወቴ የዘላለሜ ነሽ የኑሮ ሂደቴ የኔነት አቦት Yeah. Ooh, ah, አልሄድም ሸንጎም አልውል ምን ሆንኩኝ ብዬስ ይበለኝ እጄን አገኘሁት አልሄድም ሸንጎም አልውል ምን ሆንኩኝ ብዬ ይበለኝ እጄን አገኘሁት የዘላለሜ ነሽ የህሊና ቁስሌ ፈውስ የለሽ መዳኔ የዘላለሜ ነሽ የምትመዘምች ቀን ሳትይ ሌሊት የዘላለሜ ነሽ ብርቅም ከሀገር አልቀረም ጡርሽ የዘላለሜ ነሽ በጸጸት ጎጆዬ ሁሌም ኗሪ ነሽ ኡ ዬ ኡ አሃ ኡ ዬ Yeah.